ሰላም ጤና ይስጥልኝ ቺፕቺፕ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ባለፈው እንትን አዝዤ አቮካዶ አልመለሱልኝም። ወይ ብሩ አልተመለሰም ወይ አቮካዶ አልመጣ። ለምንድን ነው?
ምን ነበር የተባሉት? ይመጣል ነው refund ይደረጋል ነው የተባሉት?
መልሽልኝ ብያት ነበረ። ብሩን በቃ ብያት።
okay እስኪ ስልክዎትን ቆየ ያስታውስ።
በሀያ አራት ነው ያዘዝኩ ከሰረኝ።
እሺ ስልክዎትን ያስታውሱኝ አንዴ።
ይሄ ስልክ ዜሮ ዘጠኝ አስራ ስምንት እሺ
ሀያ ሰባት እሺ
ሰማንያ ሁለት ሰላሳ ስድስት
እ፣ ፓፓዬ ነው አዎ
እ፣ ሶስት ኪሎ ፓፓዬ።
አዎ እሺ አሁን አሁን ይደረግልዎታል። ትንሽ ይዳ- ትንሽ ደቂቃ ይጠብቁን።
እሺ እሺ እሺ እሺ